ሄሎ
ሄሎ፣ አቤት።
ጠብታ አምቡላንስ ነው?
አዎ፣ ጠብታ አምቡላንስ ነው።
እሺ፣ ከሚኒሊክ ከሚኒሊክ ሆስፒታል ወደ አዲስ ህይወት
admission በጣም- ለምርመራ ነው።
እ?
ለ admission ነው ወይስ ለምርመራ የሚሄዱ ታማሚ ናቸው?
አይ እንትን ሚኒሊክ ሆስፒታል ICU ውስጥ ናት ያለችው እና አሁን ወደ አዲስ ህይወት transfer ማድረግ አለባት።
ምን ኦክሲጅን ና- ላይ ናቸው ወይንስ አዎ ናቸው።
ኦክሲጅን ብቻ ነው የሚጠቀሙት?
ኦክሲጅንም ግሉኮስም አለ።
አዎ፣ ማሽን ላይ ግን critical case ላይ ናት ያለችው። ማሽን ላይ አይደለችም አይደለች።
Okay። ተደዋውላችኋል? አዲስ ህይወት ሆስፒታል አዎ ተደዋውለን እየጠበቁ ነው።
እየጠበቋችሁ ነው።
አዎ ማን ልበል የ patient ኡን ስም?
አየለች አየለች ማንደፍሮ አየለች ማለት ነው። ምን ነበረ case ኧዋ?
heart የ heart ችግር ነው
እሺ፣ የ post ኦክሲጅን ኮቪድ ባንክ የሚገባ ትቦ ነው የሚጠቀሙት?
አይደለም። አይ የእንትኑ ነው ይህ ዝም ብሎ ጥልቅ የሚለው ነው።
በአፍንጫ የሚገባ ያ- mask ኡ mask ኡ አይ የአፍ ማስኩ face mask ላይ ናቸው።
አዎ ሚኒሊክ ነው አይደል ያሉት?
ሚኒሊክ አዎ ሚኒሊክ የድንገተኛ red zone ውስጥ ማለት ነው።
Okay። ባለሙያ ማግኘት እችላለሁ? case ኡን ለመጠየቅ እ? እ?
ባለሙያ ማግኘት እችላለሁ?
እሺ ቆይ አንዴ
ሄሎ ሄሎ፣
ሰላም ነው።
እግዚአብሔር ይመስገን። ጠብታ አምቡላንስ ነበር የደወሉት።
እሺ እንትን patient ፈልገ ከሚኒልክ ወደ አዲስ ህይወት ሆስፒታል አዎ፣ case ኡ ምን ነበር?
cardiac patient ናት።
እሺ፣ ምን specific ምን ነበረ case ኡ?
cor pulmonale patient ናት።
እሺ፣ እሺ፣ cor pulmonale plus acute decompensated heart failure
Okay፣ እና hemorrhagic stroke ም ይመስላል Okay።
ኪሪ ማለት ነው።
እህ፣ እህ።
እም፣ ኦክሲጅን ስንት ሊትር ነው require የሚያደርጉት?
ኦክሲጅን እስከ አስራ አምስት ሊትር ላይ አድርገናት። Actually main- maintain ያደርጋሉ አዎ maintain ታደርጋለች። ከዘጠና maintain ታደርጋለች።
Up to ninety ድረስ ይሄዳል።
Up to ninety ሰማንያ ሰባት እስከ ninety ይሄዳል። ወደ ላይ ወደ ታች ይላል ግን። እሺ።
መልካም fluctuate ያደርጋል።
አዎ መልካም confirm ላድርግና አዲስ ህይወት ሆስፒታል መቀበላቸው መልሼ አዎ አዎ አዎ Confirmed ነው።
Confirm ነው። እኔ confirm ላድርግና በእኛ በኩልም communicate ስለምናደርጋቸው አዎ ቶሎ በይ በእናትሽ።
መልካም። እሺ፣ እሺ፣ እሺ።